አሉ። ሄሎ ጤና ይስጥልኝ። ከችፕችፕ ነበር የምደውለው። ኮምፕሌን ነበሩት አይደል? ወዳሪ አትክል መጣጣ ነበሩት። ምን ነበር ይቅርታ?
ነጭ ሽንኩርቱ ነበረ። በጣም የደረቀ ነው።
ኦኬ። ስለዚህ መልሳውት ነው?
አዎ ተመልሶ ነው።
እሺ ነገ መቀበል ይችላሉ አይደለ? ተስተካክሎ ሌላ የተሻለ ነገር ከሆነ እንቀበላለን። ችግር የለም።
እሺ የት ነበር location ኡ?
ቲፒኦ ቸርቸር ቲፒኦ።
ቴሌ ጋ
እሺ ነገ ቸርቸር ጋር።
እሺ ነገ ይመጣሉ driver ኦች። መልካም ምሽት።
እሺ እሺ